hello ጤና ይስጥልኝ። hello አቤት አቤት።
አብሮ ይስጥልኝ።
እሺ ሜሮን እባላለሁ እና በበጎ አድራጎት ለመረዳት ፈልጌ ነበረ።
በጎ አድራጎት ጉዳይ አሁን ምዝገባ አቁመናል። ከአንድ ሺህ በላይ የተመዘገቡ አሉና እነሱን እስከምናስተናግድ ለጊዜው መመዝገብ አቁመናል። አዲስ
አሀ እሺ በቃ እሺ ማስታወቂያ ሲወጣ መመዝገብ ይችላሉ። አዲስ case መመዝገብ ስንጀምር እንዴት ነው የማውቀው እሱን?
ማስታወቂያ ይወጣል Donkey Tube ላይ። አሁንም ያው እንዳቆምን አሳውቀናል። ምናልባት አላዩ
አዎ አልተከታተልኩም፣ ለዛ ነው። በጣም ይቅርታ። እሺ እሺ በቃ አመሰግናለሁ።